We don't do
ነው አመስግን።
አቤት አብሮ ይስጥልን።
ሰላም ነው እግዚአብሔር ይመስገን።
አለን እ እዚህ እንትን ጋር የሚካሄደውን እንትን ለመሳተፍ ነበረ
እ stand up comedy ነው።
stand up comedy
እሺ፣ እዚህ ጋር ስጋ በመጋቢት ስንት ነው የሚለው?
እ ለቅዳሜ መጋቢት 27
እ? እ?
መጋቢት 27 27 ለቅዳሜ አሁን መጋቢት ለቀጣይ ሀያ ሰባት ማለት ነው።
Okay። እሺ እ የስንት ሰዓቱን ነው መታደም የሚፈልጉት?
እ ቅዳሜ የስምንት- ስምንት ሰዓት ነው፣ ሁለት ሰዓት ነው ስምንት ያለው።
ሰዓት ነው። የስምንት ሰዓት ነው።
እሺ ስሞትን ይንገሩኝ። ይቅርታ መጋቢት ተረድቼ 28 ነው 27 መጋቢት አለ 28 ነው የሚሆነው። ስሞትን ይንገሩኝ።
ደረጀ ደስታ
ደር ማን አሉኝ?
ደረጀ ደስታ
ደረጀ ደስታ። እሺ
ደስታ
እሺ ስልክ ቁጥር ይንገሩኝ። 09 ዜሮ ዘጠኝ በዚህ ለተደወለበት ማጥ- okay ዘጠኝ አስራ አንድ እ 11 ሰማንያ ሰባት 87
አርባ ሁለት ሀያ አምስት 42 25 እሺ ለስንት ሰው ነው 42 25?
ማድረግ የፈለጉት?
እ? ለአንድ ሰው እሺ እሺ እሺ እናመሰግናለን። መልካም ጊዜ ይሆነሉት።
Okay እዛው ነው የሚከፈለው
እ ክፍያ መክፈል ይችላሉ። እ account እንልካለን፣ ክፍያ ይከፍላሉ።
እሺ Text እናደርግልዎታለን። Account
እሺ ካልሆነስ በዛው ቀን መክፈል ይቻላል እዛው መጥተውም ይቻላል። አዎ በ- በዛው ቀን ማለት ነው አዎ እዛው በዛው ቀን በአካል መጥተው መክፈል በአካል ይችላሉ።
መቻ አዎ አዎ እዚህ ጋር ስጋ ምኑ ጋር ነው በተቃራኒ እ ጋስ ፊት ለፊት Economics Association ህንጻ ሚካኤል ጋር ማለት ነው።
ኢኮኖሚ ሚካኤል ጋር okay አዎ እሺ እሺ ስንተኛ ፎቅ ላይ ነው እ እዛው እንደገቡ አዳራሽ አንደኛ አንደኛ ወይ ሁለተኛ አዳራሽ ውስጥ ሚካኤል አብ- እንደገቡ።
ከሚካኤል ጋር አብሮ ይያያዛል
እ አይ ሚካኤል ጋር ሳይሆን ከሚካኤል ጎን ድልድዩ አለ። ድልድዩ ስር ነው።
አዎ ድልድይ ስራ ውስጥ እሺ አዎ
እሺ እናመሰግናለን። መልካም ምሽት ይሁንልዎት።
ቻው